ሄሎ
ሄሎ፣
ቤት ሰላም ነው?
እግዚአብሔር ይመስገን።
እንትን ጌቱን አይቼ ነበር ዋጋ ስንት ነው? እና
ምን አሉ?
ጌቱን መኪናውን አይቼው ነበር እና ዋጋ ለማ ምን ዜሮ ዜሮ ነው?
አዎ
እሺ ዜሮ ዘጠኝ ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ
አመሰግናለሁ።